ምን አገባው?
hello hello hello
አይሰማሁትም።
አሁን ይሰማል።
ምንድን ቴሌ ነው?
ብር ላይ እ፣ ላክ በ account ከእንትን ብዬ መለክቼ ብር አይ- አልገባልኝም። ለምንድን ነው?
ከየት ነው ከየት ወዴት ነው የወጣው?
ቴሌ ወደ ሁሉ ስፖርት ነው
እሺ፣ እኔ ብር የተላከለት message
እንደዛ አስተላልፈር የምትጫወችው እ?
account እኮ ከቴሌ ብር የተላከ message አለው። እየሰሙኝ አይደለም።
እየሰማሁሽ ነው። ምን ምን- ምን አይነት ምስል ምንም በፊት እንደማደርገው አልኩት።
እኮ ከቴሌ ብር የተላከለት message የለም።
የለም ገብቷል፣ ቆርጧል።
ከቴሌ ብር ወደ ሁሉ ስፖርት ነው አይደል ያስተላለፍከው?
አዎ ታዲያ ተላከልህም message
ከ- የቴሌ ብሩንማ ቆርጦብኛል እኮ ግን በፊት እንደሚጽፈው ዋ- wallet ኤ ላይ ገንዘብ የለም። ወደ ሁሉ ገብቶኛል።
ያስተላለፍ እሱ እኮ ገ- ነገርከኝ። ከቴሌ ብር የተላከለ message የለም ወይ?
ምንም message የለም።
ስለዚህ application ኑ ላይ ግባና ያስተላለፍክበትን ደረሰኝ screenshot አድርገህ ቴሌግራም ላይ ላክልን።
እሺ አመሰግናለሁ።